ጤና ይስጥልኝ።
እ ከአሪፍ እንደውልለው ያ ምነው
በዚህ ቁጥር ደውለው አመልክተው ነበረ። ሰልስሎ ታገኙ ومحل هذا وحنا صقر علي والله نبرا نقول لين بيه አሎ ሲስተር ሰላም ነው?
ሰላም ከአሪፍ ነው የምንደውልለት። አሪፍ በዚህ ቁጥር ደውለው ነበር የሚፈልጉትን አገልግሎት አገኙ? መስመር ላይ ያሉ ደምኛ
አዎ
ድምፅ እየተሰማ አይደለም።